ሄሎ ሄሎ ብሬ እንዴት ነህ?
እግዚአብሔር ይመስገን። እንዴት ናቸው?
እሺ ሰጡህ እንዴ? ምን ነበር?
አራተኛም ገና ናቸው።
አቅርብልኝ እስኪ።
ስምንት ስምንት ምግብ ነው እኮ ለዛ ነው። ለማን ደስ ብሏል? ሳስብ ስምንት ምግብ ሄሎ ሄሎ፣ ጤና ይስጥልኝ። አሊ ሄሎ። እሺ በኦርደር ነበር መቶ ሶስት ይሰማኛል። መቶ ሶስት ስልሳ ስምንት ሰባ ዘጠኝ የተቀበላችሁት ኦርደር ምን ያህል ይቆያል?
አሁን ሴት ስንት ደቂቃ ይቆያል? ሶስት ደቂቃማ ይደርሳል። hello
በቃ ቶሎ ስጡት። እሺ hello
ቶሎ ስጡት። እሺ ሶስት ደቂቃ ቶሎ ስጡት።
አዎ፣ ሶስት ደቂቃ እ ሶስት ደቂቃ እያለች ነው። ቆየማ።
ሶስት ደቂቃ ብለዋል። በቃ እሺ አዎ፣ በቃ እሺ እሺ አሳውቃለሁ ከዛ በኋላ።
ሶስት ደቂቃ ብለዋል። ካልደረሰ አሳውቅ። እሺ እሺ እሺ